ልጅን እኮ አናገርኩት ተነስቷል አይሰራም አለኝ አዲሱ admin ን ነው የሚሰራው እሱ ደግሞ delivered እንደሆነ ነው የሚያሳየው እንጂ ኮድ አይጽፍልም ያንኛው ደግሞ ሙሉ ነጭ
ሄሎ ሄሎ ሰላም ጤና ይስጥልን አብሮ ይስጥልን ይቅርታ ምስጋና ከችፕችፕ ነበር የምንደውለው እሺ ዛሬ order መጥቶሎት ነበር driver ኡ ቆሟል እና ስልክ አላነሳልኝ አሉ ብሎን ነበረ አይ ወስጃለሁ ወሰዱ አይተሙ አዎ እሺ እናመሰግናለን መልካም ቀን ይሆንሎት እሺ